ስፔር እዚህ ነው በኮምሎቹ
እንትን ከቴሌብር ወደ ሁሉ ስፖርት ልኬ መቶ ሀምሳ ብር አልመዘገብኝም። እናንተ ለሜሴጅ ግን ቴሌብር ልኮልኛል።
እሺ ደንበኛችን በዚህ ቁጥር ነው ቴሌብር የሚጠቀሙት።
አ አ
እሺ ደንበኛችን ስሞትን ይንገርም።
እሱ ባለው ተካ
እሺ ደንበኛችን የገንዘቡ መጠን ስትማ- ስንት ነው?
መቶ ሀምሳ ብር መቶ ሀምሳ ብር። እሺ አሁን የሞከሩት?
አ ከትንሽ ደቂቃዎች በፊት
እሺ ደንበኛችን መረጃውን መዝግብሎታለሁ። አሁን በምነግሮት ቁጥር ወደ ቴሌግራም አካውንታችን አ እ፣ ያው ቴሌብሩን ደረሰኝ screenshot አንስተው ይልኩልናል።
እሺ
ቁጥር ላስይዞት
እሺ ዜሮ ዘጠኝ ዘጠና ሁለት ቁጥር ያዝ ቁጥር ያዝ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ አምስት ልክ ነው ደንበኛችን። ወደ ቴሌግራም አካውንታችን screenshot አንስተው ይላኩልን። ከስር ስልኮትና ስሞትን ያስቀምጡልን።
እሺ እሺ ለ- ሌላ የምረዶት ነገር አለ?
የለም የለም እሺ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ምሽት ይሆንልዎት።
እሺ